Portugal på lørdag.
ጤና ይስጥልን።
ሁሉ ስፖርት ባኮ ምለዳው ሁሉ ስፖርት deposit አድርጌ ብር አልገባልኝም አካውንቴ ላይ። ሁሉ ስፖርት አባተር ወደ አባተር አካውንት transfer አድርጌ ከቴሌ ብር አምስት ሺህ ብር ልኬ አካውንቴ ላይ አልገባም።
ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
ወይዬ ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
እስኪ ቴሌግራም እንትን ላይ አይበይኝስ።
ቁጥር የያዙኝ ያን ቴሌግራም OK እሺ፣ አንዴ ይቅርታ። ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ አንድ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ስልሳ ዜሮ ስድስት ዜሮ ስድስት እሺ፣ ወዷ እናመሰግናለን።